ሄሎ ሰላም ነው?
እግዚአብሔር ይመስገን ሰላም ነው?
አለን።
መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና
ምን አልከኝ?
ወደ vehicle መረጃሽን ከተማ- መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ኦ ወደ vehicle manufacturing PLC ላይ እ፣ በ junior accountant ክፍት የስራ ቦታ ስላለ ሰኞ ዕለት ሁለት ሰዓት ላይ ፈተና አላችሁ። ይመችሻል መምጣት?
ኦይ እኔ already ስራ አለኝ አግኝቻለሁ እሺ ስራ።
እሺ እ፣ እሺ እሺ አመሰግናለሁ።
ችግር የለም። እሺ።